ለብሰው
እባክሽ withdraw የተደረገ አቢሲኒያ ባንክ እስካሁን አልገባልኝም። አንድ የተመላሽ አባይ ባንክም አልገባልኝም።
የመቼ ነው?
የትናንት ትናንት በዚህ ሰዓት withdraw የተደረገ ስንት ብር ነው?
አቢሲኒያ ሀምሳ አባይ ባንክ ተመላሽ ነው። የ account ችግር ነው። እሱም ሀምሳ ነው።
እሺ አንዴ መስመር ላይ ጠብቁኝ። በዚሁ ስልክ ቁጥር ነው አይደል?
አዎ
እሺ አስር ሺህ ብር አለ ለብቻው።
አስር አስር የሚል አምስት ጊዜ
እሺ hello አቤት እሺ process ላይ ናቸው ይገባሉታል ሁሉም ሁለት ሁሉም ሁለት process ላይ ነው?
አምስቱም አዎ
እሺ የ account ችግሩ እዛ ሁለት ቁጥር ልደውልላቸው ምን አለ ቻፓ ላይ account ችግር ያለው ቻፓ ነው የሚመልሰው
አዎ ቻፓ ናቸው አይ እነሱ ጋር transaction ስለበዛ ላይ ያስገቡልዎታል
እሺ እሺ መልካም ቀን